ጠናስ ስለማንባባ በአሊባባ ቦታው ጠፍቶብን እኮ ነው። እባክሽን የትኛው ብራንቻችን ሄደው ነው አባት?
እዚህ መስቀል ፍላወር አካባቢ ጥልቅ ጥልቅ ብለን
እሺ፣ ምኑ ጋር ነው?
አሁን የሆነ ማን ነው ጃዝ በቃ እዚህ እንትኑ ጋር አለ አይደለም ድሪም ላይነር አካባቢ ነን። ሳሙ ድሪም ላይነርን ትንሽ ወረድ ይላሉ። ምስራቅ በር ስጋ ቤት ይታየዎታል ወይም ቤተልሔም ምግብ ቤት?
በአሊባባ ይኸው ገባን እኮ በቃ እሺ፣
thank you በጣም እሺ፣ እሺ።